ሄሎ
ሄሎ።
አቤት፣ ጤና ይስጥልኝ።
ሁለት ሰላም።
እግዚአብሔር ይመስገን። ምን ልታዘዝ?
ትግርኛ ተናጋሪ ነኝ። ትግርኛ
አማርኛ ይሞክሩ። አማርኛ
okay። እሺ ልሞክር። እንትን ነው አዎ፣ እዚህ በስልክ እንዲቋረጥ በመስመር የመጣው ነገር ፈልገው ነው።
አይደለም። እንዴት ነው አጫወት? እንዴት ነው?
እሺ፣ አዎ።
ኮኮብ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ መረጃውን እሺ።
ለማግኘት።
እሺ ከዛ ሰባት ቁጥር ላይ አማርኛ፣ እንግሊዘኛ ይላል። የሚፈልጉትን ይመርጣሉ።
አዎ፣ እዚሁ መርጫለሁ።
እሺ፣ ሶስት ቁጥር ላይ ለመጫወት የሚል ያገኛሉ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል
okay።
ጥያቄና ከዛ መልስ በጣም- ለ- ለመግዛት እ።
የሚል አለ። ለመግዛት ሁለት ቁጥር ላይ ለመግዛት የሚል አለ። coin ይገዛሉ። የጥያቄና መልስ መመለሻ ማለት ነው።
እሺ
እ፣ አንድ ቁጥር ላይ ደግሞ ይመዘገባሉ። ይመዘገባሉ ማለት subscribe ሲያደርጉ እለታዊ ከሆነ እ።
በየቀኑ ሁለት ብር ይወስድና ሁለት ትኬት ያስገባልዎታል።
ኦኬ።
ትኬቱ በቃ ደግሞ ጥሩ።
እድሎትን መሞከሪያ ማለት ነው።
ኦኬ።
ስለዚህ በቃ ሞባይል እሺ።
ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይፈ- ይሸልማል።
በቃ እሺ፣ አሁን እሞክራለሁ። በቃ እሺ፣ እሺ እሺ፣ መልካም ጊዜ።
አሁን ወላሽ እሺ እሺ